ጤና ይስጥልኝ ሁሉ ስፖርት ባኮ ምን ልርዳዎት?
እንትን ከቴሌብር ወደ ሁሉ ስፖርት ለማስገባት ነበረ እምቢ አለኝ ሰሞኑ።
እሺ ቴሌብር ላይ ይግቡና እዛ እሺ መጠኑን ከጻፉ በኋላ የሆነ እንትን scan ማድረጊያ ኮድ ይጣሉታል አይደለ?
እ እ scan ማድረጊያ
QR code ይመጣል። እሱን የሆነ ሌላ ሌላ ነገር ነው የመጣው በፊት የማይመጡት ነገሮች።
እኮ እያስረዳሁት ነው እኮ ለደንበኛችን።
እሺ ይከታተሉኝ መጀመሪያ እሺ ማሪ
ገንዘብ መጠን አስገብተው deposit አ።
ሲሉ የ QR code ትመጣለች። እሷን ወደ ጎን ሲያደርጉ ደግሞ login ማድረጊያ ትመጣለች። እሷን ሲነኳት የስልክ ቁጥር ከዛ verification code እና PIN የምትላለች።
አ ስልክ ቁጥሩን ካስገቡ በኋላ ከስልክ ቁጥሩ አ።
አጠገብ get code የምትላለች። እሷን get okay።
code ከነኩኝ ከነኩ በኋላ የ OTP code ይልኩለታል። OTP code ኡን verification code ኡ ላይ ያስገባሉ። PIN ኦን ካስገቡ በኋላ next okay።
ሲሉ እ፣ ድጋሚ PIN አስገባ ይልሃል። PIN አስገብተህ deposit ማድረግ ትችላለህ።
በጣም እንትን በዛ ብዬ ነው።
አዎ ለጊዜው እ፣ እስኪስተካከል በዚህ ይጠቀሙ። እያስተካከልን ስለሆነ ነው።
እሺ እሺ